ጤና ይስጥልን ማሪፓፓ
አቤት።
ጤና ይስጥልን። እግዚአብሔር ይመስገን።
የሆነ ማስታወቂያ አይቼ ነው።
እሺ ምን ነበር?
ማኪና
እሺ
በባንክ እንዴት ይሰራል?
ከባንክ ጋር ስናያይዝለት ነው።
እ፣ ከባንክ እ፣ ምን አይነት መኪና ፈልጋ ነው?
ዶልፊን
ዶልፊን ሁለት ሺህ ስንት ሞዴል?
እ?
ሁለት ሺህ ስንት ሞዴል?
አሁን ሞዴሉ በኋላ እንጠይቃለን። ግን በባ- ከካ- ከባንክ ጋር ይቻላል እንደዚህ ባንክ ስናያይዝለት ግማሽ በ- ግማሹ ክፍያ ከሆነ ንግድ ፍቃድ እንፈልጋለን። TIN number ያገባ ያላገባ የአዲስ አበባ መታወቂያ እንፈልጋለን።
አዲስ አበባ አዎ
አዲስ አበባ አይደለም፣ እኔ ጅማ ነኝ።
አዎ፣ ክልል ላይ እየተላለን ጅማ ላይ እየ- እንትን እያለ ነው። እንመጣለን በቅርቡ ባጃጅ መሸጫ አለን ጅማ ላይ እንመጣለን።
እ? ባጃጅ ጅማ ላይ ባጃጅ መሸጫ አለን እንመጣለን። በቅርቡ ይጠብቁን።
ጅማ
አዎ ጅማ ላይ ባጃጅ መሸጫ አለን። በቅርቡ ደግሞ የመኪና መሸጫ አለን። ከፍት ነው፣ ጠብቁን።
እሺ